ጤና ይስጥልኝ ብሉ ስፖርት እባክዎ ምን ልርዳዎት?
withdraw አድርጌ ነበር ገንዘብ ትናንትና አልገባልኝም።
እሺ transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
ትራንዛክሽን ሂስትሪ አዎ
እና branch history የሚል ብቻ ነው ያለው፣ ሌላ እንትን የለውም።
እሺ ከላይ branch history ዋ ላይ ቀስት አለች አደለ? እሷን ሲነኳት bank transaction የምትል አለች። እሷን አዎ።
ይንኳትና በባንክ ያስተላለፉትን ያመጣሉታል።
አዎ እሱ ውስጥ ሲገቡ ያስተላለፉትን ያገኙታል። እሱን screenshot አለ፣ አድርገው ዝርዝር።
የሚልኩልን እሺ እሺ። የት ቴሌግራም ጋር ነው?
ቴሌግራም ላይ ነው። አካውንታችን ደግሞ እዛው የጥያቄ ምልክቷ ጋር አለችሎት።
እሺ እሺ።
እሺ መልካም ቀን።